እዚህ ጋር ያለውን ጠይቅ እንዲህ ዝም ብለን hello hello hello፣ ሰላም ጤና ይስጥልኝ።
ሰላም ሰላም እግዚአብሔር ይመስገን።
ቺፕቺፕ ላይ እቃ እንትን ብዬ አዝዤ ነበረና
እሺ ትላንት ነበር ይመጣል የተባለው ትላንት አልመጣም ትላንት ደግሞ ደውላችሁ ነገ ይመጣል ብላችሁ ነበር ዛሬም አልመጣም
እህም፣ ማታ ተደውሎለት ነበር። ማን ነበረ ተደውሎ ስሙ?
ነበር። ዳንኤል ዳንኤል ዳንኤል። አዎ ይመጣል ዛሬ። ያው አምስት ዛሬ ኪሎ ይመጣል?
ግራም እ፣ ቲማቲም እና ቲማቲም እና አስር ኪሎ ግራም ሽንኩርት።
እንትን አዎ አዎ አዎ ገላን ነው ገላን እኮ እንደሚ ገላን ኮንዶሚኒየም አዎ አዎ ይመጣል አዎ፣ ዛሬ ዛሬ- መጣ ይመጣል አይደል አዎ ዛሬ ይመጣል። ሊደወልሎት ይችላል እዛ ሲደርስ driver።
እሺ እሺ thank you እሺ ዛሬ ይመጣል okay